Un coup Ne diyor. Hello ጤና ይስጥልኝ።
ሰላም ከ ChipChip ነበር የምደውልዎት።
እሺ ወይ order አድርገው ያልመጣ item ነበሩት አዎ ለሰኞ ብለው ነው።
አዎ አዎ ዛሬ ምን ነበር item ኡ?
ቲማቲም ቲማቲም ሶስት ኪሎ
እሺ እ ሶስት ኪሎ መቼ order ያደረጉት ነበር?
እም፣ ሐሙስ
የእርሱ ብቻ ነው የቀረው?
አዎ
ጎድሎ ነው አስራ አራት ኪሎ order አድርገው ነው ጎድሎ ነው
እንጂ ሌላው መጥቷል።
ሌላው መጥቷል አዎ።
እሺ የት ነበር location?
ወሎ ሰፈር ቶሞካ እሺ ነገ እንልካለን። ይቅርታ በጣም እሺ እሺ፣ እናመሰግናለን። መልካም ምሽት።